ጤና ይስጥልኝ መቄዶንያ። Hello ጤና ይስጥልኝ።
አቤት መቄዶንያ።
ስንቴ ሱፐር ማርኬት አይደለም?
አይደለም አይደለም፣ መቄዶንያ መቄዶንያ ነው።
ሰላሳ ስምንት አዋሳ ተማሪ ነው የደወለችው።
ይቅርታ፣ በዚህ ስልክ ቁጥር ስንቴ ሱፐር ማርኬት ተብሎ ተመዝግቧል? ከአሪፍ POS machine ጋር ይሰማል።
ወይ ምን አልሽኝ?
ስንት ስንታየው መንግስት የሚባል ሰው ያውቃሉ?
አይ እኔ ኧረ እኔ አላውቃትም።
እሺ፣ ይቅርታ።
መቄዶንያ ነው የደወለችው።